የሰጠችኝ ነው። ይሄኛው እንትን ባዩ የበሩ ሄሎ ምረት ለስንቴ ስጫትና ስንቴ ስድስተኛ ላይ ነው እየተባልሽ ነው በት
ስንቴ አዎ እታች ትምጣ አስቸኳይ
ስድስተኛ ነኝ ነው